ዋሽንግተን ሰላም ነው እማ?
ሰላም ቅድም ታክመን ነበረ ምትኬ የተሰማ CT scan እሺ
የአንገት እሺ
እና ሲዲ ወስደናል። አሁን በቴሌግራም ዝርዝሩን ትልኪልኝ ነበረ።
እሺ ቴሌግራም ላይ ስማችሁን ጽፋችሁ ላኩልን እሺ ቴሌግራም ቁጥር ልንገራችሁ እሺ ንገሪ።
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ አንድ ይድገሚልኝ። ሰማንያ ስምንት ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ እማ